ሄሎ
ጠብታ አምቡላንስ
ሰላም ነው?
ሰላም ነው። አምቡላንስ ነው አምቡላንስ አዎ፣ አምቡላንስ ፈልጌ ነበር ከዚህ ከአዲስ አበባ ውጫሌ እና ትናንትና አጋጣሚ አናግሬ ነበር እና ሰማሽኝ? ይሰማል?
ይሰማል? አዎ።
ትናንትና አናግሬ ነበር እና ወደ ሰባ ሺህ ብር ነው ምናምን አለ ያለ አለችኝ። ከዚህ ከአዲስ አበባ ውጭ
አዎ። okay እሺ። አሁን የት ነው ያሉት?
አሁን እዚህ አዲስ አበባ
ሆስፒታል ነው ያለው? ፖሊስ ቤት?
አይ አሁን ሆቴል ላይ
እሺ። ከየት ነው የምንወስደው?
ከዚሁ እሺ።
ከአዲስ አበባ እስከ ውጫሌ
መቼ ነው የሚሄድ የፈልጉት ፈልጉት?
ከኔ ወዲያ hello
ከነገ ወዲያ ቅዳሜ ወይ እሑድ አካባቢ
hello
ምን አልሽኝ? ስልክሽ በጣም ይቆራረጣል። ሄሎ